ጤና ይስጥልኝ ሁሉ ስፖርት በአኮም ልርዳዎት?
ዊዝድ አድርጌ ነበርና ወደ account ኤ ሊገባ አልቻለም ነበረ።
እ withdraw አዝዤ ነበረ በሳንቲም ፔ ወደ ቴሌ ብር ማለት ነው።
እሺ
እ ነገር ግን እስካሁን ድረስ ሊገባልኝ አልቻለም።
deposit ነው withdraw ነው?
ዊዝድሮ
ዊዝድሮ ነው።
ያ
እሺ ከሁሉ ስፖርት account ዎ ላይ ያስተላለፉበትን አዎ ያ
ያስተላለፉበትን ስክሪንሻት አድርገው ቴሌግራማችን ላይ ይላኩልን። success የሚል አለ እዛ ላይ yeah successful የሚል አለ transaction ላይ ይታየኛል። ልላክልዎት አሁን አዎ እሱን screenshot አድርገው ቴሌግራማችን ላይ ቴሌግራማችን ያውቃል።
no አላውቀውም።
እሺ እ ወይ ያዙ ወይ ደግሞ እ website ኣችን ላይ የጥያቄ ምልክቷ ጋር አለች ቴሌግራም።
እሺ ካልሆነ እሺ፣ ስልክ ቁጥር ሰጥዎታለሁ።
መልካም ወይም ስልክ ቁጥሩ ልውሰድ እሺ ከተቻለ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት አዎ መልካም እሺ፣ አመሰግናለሁ። ይሄው አሁኑኑ screenshot እልካለሁ።
እሺ እሺ እሺ፣ መልካም